አብሮ ይስጥልኝ ቅድም ወደ አምስት አምስት መቶ ብር withdraw አድርጌ እስካሁን አልገባልኝም።
እሺ ስልክህን ንገረኝ።
ዜሮ ዘጠኝ ስልሳ አንድ እሺ
አርባ አምስት እሺ
ዘጠና ዘጠኝ ሀያ አምስት
እኔ ስንት አምስት መቶ ብር ነው? አምስት መቶ ብር ነው?
አዎ አምስት መቶ በቃ ይገባላል። እሺ ትንሽ ጠብቀው አባ
እሺ እሺ